ጤና ይስጥልን። Hello Visa ለምን ባኮት ምን አይነት የጉዞ መረጃ ልስጥዎት?
የቱርክ ቢዝነስ ቪዛ በ እሺ፣ ቅድም የደወሉልኝ yeah ደውዬ ነበረ።
እች ነው። እሺ፣ አጣርቼልዎታለሁ።
እሺ ኦንላይን ምንም እንትን የላቸውም ደንበኛችን።
online okay። appointment ም in person ነው።
አዎ በቃ እዚህ ስናፕ ፕላዛ መጥተው እ።
በአካል ነው ሁሉንም ነገር የሚያስይዙት። ክፍያውንም ሁሉንም ነገር እንትን የሚሉት እዚህ ስናፕ ፕላዛ ነው።
okay okay። እሺ እሺ። አመሰግናለሁ።
እሺ፣ Hello Visa ስለደወልን እናመሰግናለን። መልካም ቀን ደንበኛችን።
እሺ፣ thank you።
እሺ እሺ።